hello
አቤት።
ጤና ይስጥልኝ በሽት bet ሰላም ነው?
እግዚአብሔር ይመስገን።
ማታ deposit አርግቼ አልገባልኝም። ምን ሆኖ ነው?
እሺ check ላድርግልህ አንዴ። የ bet እሺ።
bet ቁጥርህን ንገረኝ። ዜሮ ዘጠኝ ሰላሳ ሰባት እሺ
ሀምሳ ሀምሳ ሰላሳ እህ ሰባ ስምንት
ሰላሳ ሰባት ሀምሳ ሰላሳ ሰባ ስምንት አይደለም ሰላሳ ሰባት ሀምሳ ሰላሳ ሰባ ስምንት አዎ እንደዛ ነው አዎ።
ያልኩት። እሺ ስንት ብር ነው?
መቶ ብር እሺ ስንቴ የሞከርከው?
ሁለቴ ነው so ሁለቴ እም። አንዱ አሁን ገብቶልሃል።
አሁን ገባ።
አዎ መቶ ብሩ አንደኛው አዎ።
አሁን ገብቶልሃል። አንዱ ደግሞ ትንሽ ጠብቀው ይገባል። እሺ ካልሆነ እሺ።
deposit message ትንሽ የውና ካልሆነ deposit message ኡን በቴሌግራም ላክልን። ለቻፖች አሳውቅልሃለሁ።
አየሽ እሺ እሺ። ስለደወልክ አሪፍ ነው።
እናመሰግናለን። መልካም ቀን።
አየሽ እሺ